ነው እዛ እና እዚህ ነው።
ሄሎ ቀጣይ
ሰላም እንዴት ነህ?
ቀናህ ያለኝ
አሞኛ ዘርብ ትክልዶ እችላለሁኝ። ምን ሻሽ የት ነሽ?
እሺ ኤክራም ኤክራም ከዛ ወዴት ነሽ?
ወደ ምን ከተማ ወደ ከተማ። እሺ አሁን እልክልሻለሁ። ትንሽ ግን ትጠብቂያለሽ
እሺ ስንት ደቂቃ?
እስከ አስራ አምስት ደቂቃ ምክንያቱም ከከተማ ነው የምልክልሽ።
ይቅር አረ አስራ አምስት ደቂቃ እንዲህ እንዲህ ነው። እሺ ላክልኝ ላክልኝ። እሺ ላክልኝ።
እሺ
እሺ አስራ አምስት ደቂቃ ማለት